ትላንትና deposit አድርጌ ነበር ከ Best Bet በቻፓ እና
ከ Best Bet በቻፓ ነው።
አዎ በቻፓ deposit አድርጌ ነበረ አልገባም ብሩ።
ከቻፓ ወደ Best Bet ነው፣ ከ Best Bet ወደ ቻፓ ነው የላከው።
ከ Best Bet ማን ነው withdraw ኡን ያደረግከው ወይስ አዎ፣ deposit ነው?
deposit deposit message ኡን ቴሌግራም ላይ ልከህልናል?
እ message ኡን ቴሌግራም ላይ ልከህልናል? ከቴሌ ብር ተቀናሽ የሆነበትን
አላኩም አለ ግን message ኡ አዎ ላክልኝ ቴሌግራም ላይ
message ኡን
hello
አቤት አቤት ቴሌ ብር ተቀናሽ መሆኑን ማረጋገጫ መልእክት ይገባልሃል አይደል?
አዎ ይገባልኛል እኮ ያንን message ላክልኝ ቴሌግራም ላይ የእናንተን ቻናላችሁ ታዲያ እንዴት ነው አላውቀውማ ዜሮ ዘጠኝ ዜሮ ሶስት እ
አርባ አራት ሰላሳ ሰባት አርባ ሰባት
እሺ ዜሮ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት ያዝ ማለት ጀምስ ዜሮ ዘጠኝ ዜሮ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ያዝ